ጤና ይስጥልኝ ከመል መድኃኔዓለም
ጤና ይስጥልኝ ከአሪፍቴ ነው የምደውልልዎት።
አቤት
አሪፍቴ ነው የምደውልልዎት። መሀሌት እባላለሁ። አሁን ተደውሎ ተቋርጦ ነበር።
እሺ ቅድም አንድ ሱፐርቫይዘር ናት ያናገረችሽ እና እሺ፣ ታካናግሽ እንዲ እሺ። መስመራዊ ጠብቆት።
እሺ እሺ
ይቅርታ መልሼ ልደውልልሽ ሌላ ምን አሉኝ?
መልሼ ልደውልልሽ እንደ ይቅርታ እሺ ይቻላል።
እሺ